Hello ወይ አሸብር እንዴት ነህ?
እግዚአብሔር ይመስገን አለ።
እሺ ቻናል ያልታዘዝንም እያሉህ ነው።
አዎ አልታዘም እያሉ ነው። በመሀል ደግሞ ቀይራ እኮ half ነው ታዘዝኩት chicken አይደለም ምናምን እያሉ ነው ብቻ እስቲ እኔ ግን- አናግራት።
እኔ cycle ኡ ውጭ ስላቆምኩ ውጭ ወጥቼ ህንጻው ላይ ነው ያለው ፎቅ ላይ ነው። ደውለሽ በስልክ እንትን አድርግ።
እሺ እደውልልሃለሁ።
አዎ ግን እኔ እኮ እኔ እኔ ግን በእኔ ላይ order ላይ የሆነ